ጤና ይስጥልኝ ጠብታ አምቡላንስ።
እሺ አብሮ ይስጥልኝ። እንትን ነበረ የ patient ከዚህ እንትን ከኮሪያ ሆስፒታል አለርት ሆስፒታል እንድታደርሱልን ነበረ። patient ከኮሪያ ሆስፒታል ወደ አለርት
አዎ ሪፈራል ሆስፒታል refer ተደርገው ነበር አጋጣሚ የመጡትና እሺ እዚህ ዋጋቸው ውድ ስለሆነ ስላልቻለን እሺ።
አሁን ነው የመጡት ከክፍለ ሀገር። አጋጣሚ እሺ።
ያመጣው መኪና ደግሞ ጦም ሄደና እሺ ዝም ብላችሁ እዛ ብቻ እንድት- እንድታደርሱን ነበረ።
ግን አሁን እኛ ስንት ጋር ነው ያለው ዋጋው?
ችግር እሺ ከኮሪያ አለርት ሶስት ሺ አምስት መቶ ሀምሳ
ሶስት አምስት መቶ
አዎ ለአንድ ሰው አዎ ሁለት ሰው እንትን የሚል አራት ሰው ነው የሚሄደው። ሁለ- ሁለት እንደሱማ አንችልም አንድ አምቡላንስ ለታካሚ ከአንድ ነርስ ጋር ነው
okay ሁለት ሁለት አይጭንማ።
አይጭንም
እሺ እሺ እሺ እ ደ- ደግሜ እደውልልሻለሁ። ልንገራቸውና ዋጋው እሺ